አቤት ወዬ
ቃልዬ ወዬ
እንደምን ናችሁ?
ደህና ነው። ደህና ናችሁ?
እግዚአብሔር ይመስገን። ሰላም ናችሁ?
እንኳን ለዋዜማው አደረሳችሁ።
እ፣ እንኳን እንኳን አደረሰን። ለዚያ ነው። ለ- ኧረ በዚህ አምላክ ብርሃኑ ኧረ ያምቻ እግዚአብሔር የማን የማ- የማ- የማን ያምቻ እየበጠበጠን
ምን ምን ሰከረ ገና በጠዋቱ እዚህ እዚህ ጎረቤት ሆኖ የማን ልንገረው እና ምን ምን ብሎ ነው
ለዋራስን ዘሎ እየገባ እ
ለዋራስን ወደ ከአንተ ቀን ለዋራስን ዘሎ ይገባል።
መልክል ማር እያለች ነው እ ቀ- ቀለሙ ዘለቀ ነው እ፣
ምን አልጠኝ ወይዬ
እየ
ገብቼ ነው እንትን እንትን ቦታ ገብቼ ነው ገብቼ ነው እንትን ልኝ ገብቼ ነዋ ገብቼ
ገብቼ
አ እየመራው አረክ አሁን እንትን ነው ወደ ጎንደር መውጫ
ወሬ የደው ይዘው የፖለቲካ ይገባኝ
ገበያ ውስጥ እዚያ ነን አሁን ድምፄ ቀየር ያለው ጎንደር ነኝ
ኦሆ
ያልቆየ እኮ ቆየን አንድ ሳምንት ሆነን
አካምብቱ
እ
አካምብቱ
አይሰማም ምን ዳብጥን
የም
ወይዬ
የሱ ተፈናፈረብኝ
እ
የሱ ስልክ እየተኮናኮነ ነው ምን
የኔ ነው ስልኩ የኔ ነው ታብሌት ትንሽ ቆይሽ
ይኮናኮናል